hello ጤና ይስጥልኝ። እንደምን አሉ?
ቢሮ ቢሮዎች የፊሊፕስ ነው ምንትን ነው አይደል?
አዎ ልክ ኖት።
የ share የሚሸጡበት ቢሮ የት አካባቢ ነው እርሶ?
እኔ ያለሁት ፒያሳ።
ፒያሳ አዎ፣ ወደ ልደታ መምጣት ይችላሉ
ልደታ ወይስ- የት?
ወይስ ቦሌ ይቀርቦታል? የትኛው ይቀርቦታል?
ቦሌ ቦሌ የቦሌውን ንገረኝ። በጣም ቦ- ቦሌ ሀያት ሆስፒታል።
እ ሀያት ሆስፒታልን ያውቁታል አይደለ?
አያት ሆስፒታል። አዎ፣ እዛ ጋር ነው።
መድኃኒዓለም ጀርባ ማለት ነው።
ቦሌ መድኃኒዓለም እ፣ ጀርባ ጀርባ ከቤተክርስቲያን ጀርባ አዎ ጀርባ።
ከቤተክርስቲያኑ ጀርባ ማለት ነው።
አዎ ስሞትም አልበል።
እ፣ ኤልያስ ይባላል።
እሺ ማስታወቂያችንን ከምን ሰምተው ነው?
ማስታወቂያ ተናግራችኋል እንዴት ተደረገ?
okay እና ዛሬ ይችላሉ?
እኮ ልመጣ አይደል?
በቃ ይምጡ ይምጡ።
እዛ አንተ የት ነው ያለው? ቦሌ እንቀበሎታለን። እኔ እንኳን እ, አዎ፣ ቦሌ- center ነው። በቃ sorry፣ አዎ center ነው።
አዎ አዎ በቃ ችግር የለም።
እሺ ቦሌ ይቀር።
እሺ ቻው።